ጤና ይስጥልኝ ሄርሜላ ነኝ ባንኮች ዩናይትድ ተመልሰ ልስጥ
ስልኝ ካናዳ እንትን ፈልጌ ነበረ
ካናዳን
በትምህርት ፕሮሰስ በትምህርት አ እሺ አ- ፓስፖርት አሉት
አ አለኝ የታደስ ፓስፖርት
አ እስ- እሳ እሺ እዛ አግኝተዋል ማለት አፕላይ አድርጓል ለትምህርት no አይደለም apply አታደርጉም እንዴት ነው እንትን ማለት
አፕላይ የእናንተ አላደረገም።
service okay apply አታደርጉም ግን አዎ ሙሉ information እናገራለን እናንተ በራሳችሁ apply ታደርጋላችሁ
አ okay አ አይ እንደዛ መስሎኝ apply አላደረኩም እና እንትን ለማድረግ
እሺ ደበኛት እሺ